ሄሎ ሄሎ እንዴት ናችሁ? እየ- እየተቆራረጠ ነው ይሰማል።
ይሰማኛል። እኔ ያው ይቅርታ።
እ- እሺ እሺ እንትን ነበረ ይሄ Milwaukee Bucks እና እንትን ጋር player props የለም ዛሬ።
ምን የለም ይሄ የ- የተጫዋቾች እንትን የለም odd የለም እዛ ላይ
ማለት account ኡ ላይ basket- ሲገቡ ነው።
አይ basketball ላይ እንትን እንዳለ ታውቂያለሽ። አይ ይሄ የተለያየ player እንደዚህ እንደዚህ ምናምን የሚለው እንደዚህ እንደዚህ ያመጣል point ምናምን የሚለው
እስቲ ቆይ አንዴ፣ እሺ አንዴ መስመር ላይ ጠብቁ፣ ላገናኙት። ቆይ እሺ እሺ That's like Ezra's legs. Do you remember Ezra's legs?
ሄሎ ሄሎ ሄሎ።
እ፣ ሰላም ነው?
እሺ አለን እንትን ነበረ ጥያቄ ይሄ ዛሬ እ፣ እንትን NBA ላይ እንትን እንዳለ እንትን አለ አ፣ የሁሌ ይሄ player options አዎ ለምሳሌ- የም- እ፣ ያ የሆነ ተጫዋች መርጠህ ምናምን አዎ አዎ እንደዚህ ምናምን የ Milwaukee Bucks ላይ ደግሞ የለም፣ ግን ሌላኛው ላይ ደግሞ አለ።
የምኑ ላይ የለ ሚ- Milwaukee Bucks የ Bucks ጨዋታው ላይ Milwaukee አዎ Milwaukee Bucks
Bucks ነው።
አዎ Bucks NBA NBA ሁለት ተጫዋ- ጨዋታዎች ብቻ ነው ያሉት። አንደኛው አለው፣ ሌላኛው ደግሞ የለውም።
እስቲ ቆይ አንዴ ይቅርታ።
እሺ እሺ
የዛሬ ነው አይደለ?
አዎ የዛሬ የዛሬ ሁለት ብቻ ነው ያሉት። የዛሬ ሳይሆን የነገ ጠዋት ለኛ NBA ነገ ለ- ሌ- ሌሊት
የ NBA ብቻ ነው አይደለ?
አዎ NBA NBA NBA
NBA ነው ወይስ NBA NBA NBA Northern America ነው አይደለ? የ Northern America አዎ የ Northern America አዎ NBA
ኦኬ፣ በነገ የነገ ጨዋታ ነው ያለው። ለምሳሌ event ከ እሺ አዎ injury የነገ ካለ?
ጨዋታ ም።
በእኛ በእኛ ሌሊት የሆኑት ሁለት ጨዋታዎች ብቻ ነው ያሉት።
አዎ ሌላ ተጨማሪዎች አሉ እያልከኝ ነው?
አይ እኔ ምለው የሌላኛው ላይ የተጫዋቾች እንትን አለ፣ እንትን ላይ ግን የለም። የሚልዋኪ ቦክስ ጨዋታው ላይ የለም። ይመጣልን እንዴ ዛሬ?
ኦኬ እሺ ቆይ እሺ እሺ።
የሚልዎኪ ላይ
ኦ እሱ ነው ጥያቄ። የ player እንትኖች
second quarter third point ኦርላንስ ላይ የእንትን የ result ኡ ብቻ ነው ያለው በተጫዋች የለውም ነው አይደለ?
አዎ
አዎ አየሁት። በቃ እሺ እሺ ቆይ check አድርገን እንደውልክ መልሰን ይቅርታ አዎ ችግር የለውም ችግር የለውም።
እሺ፣ እሺ እሺ።
እሺ